እሺ ዜሮ ስምንት ሰማንያ አራት
ዜሮ ስምንት ሰማንያ አራት እሺ ምንድን ነው
አራት ፒዛ ነበር እና የእኔ bag ማያት ስለማይችል እንድታወጭልኝ ነበር።
Okay ቆይ እሺ አንዴ ጠብቀኝ
እሺ
ሳይድ አስራ ዘጠኝ ደቂቃ ሆኗል አይደለ? ሰዓቱ እኮ እኔ አልፎባ ጋር ነው።
እኔ- ሀ፣ እኔ- እኔ ጋር አርባ አንድ ደቂቃ ነው የሚለው አርባ አንድ ደቂቃ አሁን ነው ያዝኩት። ከታዘዘ ቆይቶ ሊሆን ይችላል እንጂ እኔ ጋር አርባ አንድ ደቂቃ ከአስራ ስምንት ሰከንድ ነው የሚለው እኔ ጋር።
እሺ አንዴ ጠብቀኝ። እሺ ሄሎ ሰይድ አስወጥቼዋለሁ። እሺ
እሺ እሺ አመሰግናለሁ።
እሺ እሺ